ሮቤል ሳቤ ነኝ።
ቤተሰብ ይቀራለች። ይኸውልሽ ቅድም ፒን አዘጋጅልኝ ብዬሽ ነግሬያት ነበረ። ፍቅር ካለች ማነው አገናኝ ስምህ? ማነው ታገናኝ።
ስምህ?
ሰለሞን ስምህ ማን ነው? እ?
ሰለሞን ሰለሞን ወይ አውቃችሁ ነው የምታቆዩኝ? እኔ ምን አልከኝ?
ስለሱ ቅድም ነው የቆየው እያልኩ አይደል ከሜክሲኮ ስንት ሰዓት ሜክሲኮ አስራ ሀያ ደቂቃ ቁጭ አልኩኝ።
ከሜክሲኮ ሀያ የት?
ደቂቃ ቁጭ አልኩኝ። እዚህ ቁጭ ገና ሀያ በአስር ደቂቃ ውስጥ ጨርሳለሁ ብዬ ነው የመጣሁት። እኔ ሲጀምር ለምን ሰለሞን ቆይ አውራ- ፍቅር አይደለሁኝም። አንዴ ከየት የት ነው ንገረኝና ልንገርልህ።
ከክፍሌ እዛው ልደታ የሚያልቅ ነበር እ?
ከክፍሌ ልደታ
ስንት አድርገሽለት ነው?
አሁን የተደወለልን የእነሱ ስህተት እኮ አይደለም።
እ? ምን?
ከክፍሌ ነው አሁን የተደወለልን ከቢሮ ብለው እዛ ቁጭ ብዬ ነው ሳሰራ የነበረው ስልክ እንትን ብሎኝ ማለት ነው።
እኮ አሁን እና ምንድን ነው እየወጣሁ የፈለግከው?
ያለሁት። እ አሁንማ ሰጡኝ አልሰጥም አልሰጥም ብለውኝ ነበር ምግብ ምግብ አልሰጥም ብለውኝ ነው እናት
ስንት ነው order number ኡ?
ሰማንያ አራት ዜሮ ሰባት
ሰማንያ አራት ዜሮ ሰባት አልሰጥም ያሉህ ለምንድን ነው?
የተደወለልን ብሎ አሁን ምግቡን ይዤ ወጣሁ። ዞሮ ዞሮ እንትን ብለዋል እሰራዋለሁ።
አሁን የታዘዘው እነሱ ሽም- ብለውህ ነው?
አሁን ነው የታዘዘው አሉኝ። እኔ እዛ ስደርስ አሁን ነው አሁን ነው አንተ ስልክ ስትጨርስ አሁን ነው ስልክ የተዘጋው አሉኝ። እኔ ጋር የሚያሳየው ደግሞ ሀያ ደቂቃ አልፎት ሀያ ደቂቃ ነው የቀረኝ እኔ ጋር ራሱ
እኮ በቃ አሁን እንደወጣላ አሳውቅልሃለሁ።
በቃ እሺ፣ እሺ።